ጤና ይስጥልኝ አሊባባ ጤና ይስጥልኝ ሄሎ ሰላም ነው?
እግዚአብሔር ይመስገን አባት ቢታችን
ምን ላጣሁት እ ቢት ቢት ትፈልገኛል።
ሁለት ሺ ሁለት እና ሁለት ሺ አራት አለ ሁለት ሺህ ሁለቱ ስንት ነው?
ሁለት ሺ ሁለት እ አስራ ሰባት ከሀምሳ
ሰባት ከሀምሳ አዎ ባንክ አለው ወይስ አዎ ባንክ ይወጣለታል ስንት?
አራት መቶ ሺህ ይወጣለታል ባንክ
እ የት ነው? እዛ
መስቀል ፍላወር branch አችን ያገኛል ፓስተር ጋር ያለው የላችሁም እንዴ?
ፓስተር ጋር የለንም አባት የለ አዎ መስቀል ፍላወር branch አችን